ከፍቅር ምንድነው ሚለየኝ? ከፍቅር ምንድነው ሚለየኝ? ከፍቅር ሞት ቢሆን ሕይወት መላእክት ግዛት ያለው የሚመጣው ታላላቅ ኃይላት ከፍታ ዝቅታ ልዩ ፍጥረት ከአንተ ፍቅር እኔን አይለየኝ ከቤት ዘላለም ከፊት ዘላለም ከቤት ዘላለም ከፊት ብዙ ነገርን አትርፍ ያለሁኝ በቤት ክብር ሞገስን አግኝቻለሁኝ ከደጅ ታዲያ ከፍቅር ማን ይለየኛል ኢየሱስ መኖሪያዬ ነው ዘላለም ጌታ ደጃፍ ምንድነው ሚለየኝ ከፍቅር ምንድነው ሚለየኝ ከፍቅር ምንድነው ሚለየኝ ከፍቅር ምንድነው ሚለየኝ ከፍቅር ሞት ቢሆን ሕይወት መላእክት ግዛት ያለው የሚመጣው ታላላቅ ኃይላት ከፍታ ዝቅታ ልዩ ፍጥረት ከአንተ ፍቅር እኔን አይለየኝ ከቤት ዘላለም ከፊት ዘላለም ከቤት ዘላለም ከፊት ፍቅርህ በልቤ ዘውትር ይነዳል ይነዳል የመስቀል ስራ ሁሌ ይታየኛል ይታየኛል ከዚህ ውለታ እንዴት ርቃለው ሸሻለው በልቤ ያለ ታትሞብኛል ፍጹም ላልፍቀው ዘላለም ከቤት ዘላለም ከፊት ዘላለም ከቤት ዘላለም ከፊት መከራ ችግር ቢደራረብ ቢበዛ ስደት እራቡ እራቁትነት ቢመጣ ፍርሃት ሰይፉ በእኔ ላይ ቢፈራረቅ ፍቅሬ ኢየሱሴን ይዤዋለሁኝ መቼም ላለቅ ስፋቱ ርዝመቱ ይህ ነው አይባልም የፍቅር ጥልቀቱ ወሰንም የለው አልሸሽም አርቅም ዘላለም ከቅፍ ከጉያ የሚያርቀኝ ከኔ ይራቅ ስፋቱ ርዝመቱ ይነው አይባልም የፍቅር ጥልቀቱ ወሰንም የለው አልሸሽም አርቅም ዘላለም ከቅፍ ከጉያ የሚያርቀኝ ከኔ ይራቅ